ሄሎ ጤና ይስጥልን ቤተሰብ
አውራ ይስተና ሰላም ነው።
ሰላም
ትላንትና ማን ነው ቅዳሜ ዕለት ቤስቲፒን አየር ላይ ካሽ ይዞብኝ ነበርና እሺ ትላንትና ደግሞ አስመዝግቤ ነበር። ምንም ለውጥ የለውም።
ስንት ብር ነበረ?
አንድ ሺህ ሁለት መቶ
ኦኬ እሺ በቻፓን ያደረግከው አዎ አዎ
እሺ የቤት ቤትህን ቁጥር ንገረኝ አንዴ
እ፣ አላውቀውም። በስልኬ በዚህ ስልክ ነው እንትኑ የምን በዚህ ስልክ?
ቁጥርነት የቤት ቤት በዚህ- account የከፈትክበት ማለት ብሩን ወጪ ያዘዝክበት በዚህ ነው በዚህ ነው።
እሺ ምንድን ነበረ deposit ነው withdraw ነበረ
withdraw ነው ያደረኩት። withdraw ሳደርገው እዛው ም።
pending ላይ ያለው
withdraw ውስጥ መቼ ነበረ ቀኑ ቅዳሜ ቅዳሜ ቅዳሜ ቅዳሜ ማታ ላይ ነበር።
ኦኬ እሺ አንዴ ቼክ ላድርግ እሺ ጠብቀኝ መስመር ላይ እሺ
ወደ አቢሲኒያ ነው ያልከኝ አዎ፣ ወደ አቢሲኒያ
ቅዳሜ ነው አይደል አዎ፣ ቅዳሜ ነበር።
አንድ ሺህ ሁለት መቶ አዎ፣ አንድ ሺህ ሁለት መቶ
እሺ አቻ ለቻፖች አሳውቄልሃለሁ እሺ ትንሽ ጠብቀን አይ፣ እሺ መልካም ቀን
መቶ እሺ